ፍትህ መንፈሳዊ አንቀጽ አስር ሰባተኛ ክፍል በስ ሰላሳ ወክልኤቱ ወዘይነብር እምጽሙዳን ምስለ ብእሲት ባስልዮስ በጻፈው መጽሐፍ በሰላሳ ሁለተኛው አንቀጽ ከመነኮሳት ወገን ከሴት ጋር የሚኖር ወይብል ዝንቱሰ ግብር እያጽየእረኒ ይህስ ድል አይነሳኝም የሚል ይትፈለጡ ክልኤሆሙ ይለያዩ አው ይኩኑ ውጉዛነ አንለያይም ቢሉ ተወግዘው ይለዩ። እስመ መጽሐፍ ይብዬ መኑ ዘየአቁር እሳተ ውስተ ህጽኑ ወእይውእ መጽሐፍ በጭኑ እሳት ይዞ ልብሱ የማይቃጠልበት ማን ነው ብሏልና አለ። እንደዚሁም እንደዚኸውም ሁሉ ከሴት ጋራ እየኖረ በፈቲው ጾር የማይናደድ ማን ነው? ወመጻሕፍት ቅዱሳት ይምህራነ ከመንትገሃስ እንቀሪባ አንስት ፈድፋደ ክቡራት መጻሕፍት ወደ ሴቶች ከመቅረብ ወእምተናግሮቶን ከሴቶች ጋራ ከመነጋገር ፈጽመን እንርቅ ዘንድ ያስተምሩናልና። ከማሁ ተአቀው ውጥቀ ቅዱሳት መጻሕፍት እንዳስተማሩን ወደ ሴቶች ከመቅረብ ከሴቶች ጋራ ከመነጋገር ተጠበቁ። ሳምን በእንተ መነኮሳያት ወመበለታት ጽሙዳት የወንዶችን መነኮሳት በሰባቱ ተናግሮ የሴቶቹን መነኮሳያት በስምንተኛው አመጣ። የመነኮሳያትን በመንፈሳዊ ስራ ጽሙዳን ሁነው የሚኖሩ የሴቶችን ሹማምት ነገር ይናገራል ይናገራል። ረስጣ አሰርቱ ወሰባቱ ይቤ ጴጥሮስ ለይሰየማ ሰላስ መበለታት ጴጥሮስ በመጀመሪያው ቀሌምንጦስ በአስራ ሰባተኛው አንቀጽ ሶስት መነኮሳያት ይሾሙ። ወክልኤቲ እምኔሆን ይጸመዳ ለጸሎት በእንተ ኩሎሙ እልሃለው ውስተ መከራ ከኒህ ሁለቱ በመከራ ስለአሉ ሰዎች ሁሉ ወይፈቅዱ ከመ ይትከሰት ሎሙ ዘይከውን የሚሆነው ነገር ሊገለጽላቸው ለሚወዱ ሰዎች ሁሉ ለጸሎት ጽሙዳት ይሁኑ አለ። ወሳልሲትኒ ትንበር ሀበ አንስት ለይመጽአ ወይረውጻ ሀበ ድውያን ሶስተኛይቱ የታመሙትን ሴቶች ለመርዳት ከሚፋጠኑ ሴቶች ዘንድ ትኑር። ከመይት ለአካ ሰናየ በጎ አገልግሎትን ያገለግሉ ዘንድ ወይንቅሃ ወያጠይቃ ለቀሳ ውስጥ ዘይከውን ተግተው ነቅተው የሚሆነውን ለቀሳውስት ይነግሩ ዘንድ ወኢትኩን መፍቀሪተ ረባህ ትርፍ ገንዘብ ወዳጅ አትሁን። ወይትስክር ወይን ጠጥታ አትስከር፣ ወይን ጠጥታ አትስከር። አንድም ወኢትስክር ይላል፣ ስጋዊ ነገር አታስቢ አንድም ወኢትስክሪ ይላል ስጋዊ ነገር አታስቢ። ከመ ኢይትሃከያ ለመልእክተ ሌሊት በሌሊት ለሚጸልዩት ጸሎት እንዳይሰንፉ። ዘእስራ ወስድስቱ ወሶበ ተሰይመት መበለት እብየር ኢይቅብእዋ በሀያ ስድስተኛው አንቀጽ ባልቴቲቱ በተሾመች ጊዜ በአንበሮተ እድ አይሹሟት አላ ይሲንዋ በስም ባሕቲቱ ዲያቆናዊት ብለው ስም ብቻ ያውጡላት እንጂ። ወለመኮነ ምታ ዘሞተ እምዘመን ብዙህ ለትሰየም ባሏ ከሞተ ብዙ ዘመን ቢሆን ትሾም። ወለመሰ ኮነ ዘሞተ በቅሩብ ኢይእመንዋ ባሏ ከሞተ ጥቂት ዘመን ቢሆን ግን አምነው አይሹሟት። ዳእሙ እመ በጽሐት ኀበ ርእስና ለትትመከር አሐደ ዘመነ ስሳ ዘመን የሆናት እንደሆነች አንድ ዓመት ትፈተን እንጂ። ወይሢምዋ በቃል ባሕቲቱ በቃል ብቻ ዲያቆናዊት ብለው ይሹማት እንጂ። ወያቅንትዋ ምስለ እለ ተርፋ እብየራት ከቀሩት ባልቴቶች ጋር እርጅ ይበሏት እንጂ። ወኢያንብሩ ላዕሌሃ እደ በአንብሮተ እድ አይሹሟት። እስመ ይእቲ ኢተአርግ ቁርባነ ቁርባነ መስዋዕት እስመ ይእቲ ኢተአርግ ቁርባነ መስዋዕት አትሰዋምና ወአልባቲ መልእክት ቤተ መቅደስ ገብቶ ለማገልገል ስልጣን የላትምና እስመ እትበትሰ ይከውን ውስተ ስዩም በእንተ መልእክት በአንብሮተ እድ መሾም የሚገባስ ቤተ መቅደስ ገብተው ለሚያገለግሉ ሰዎች ነው። ወለ እብየርሰ በእንተ ጸሎት ባልቴት ግን መሾም ለጸሎት ብቻ ነው። ወዝንቱ ኩሉ ለለአሃዱ ይህ ሁሉ ለአንዱም ለአንዱም ይጽናለት አለ። እስራ ወሰባቱ ወእያንብሩ እደ ላይለ ርእሰ ደናግል በሀያ ሰባተኛውም አንቀጽ ደናግል ድንግል ናት ብለው በአንብሮተ እድ አይሹሟት። አላ ህሊናሃ ለባህቲታ እንተ ትሬስያ ድንግለ ድንግልናዋ ለመንግስተ ሰማያት ያበቃታል እንጂ በአንብሮተ እድ ለመሾም አያበቃትምና። አንድም ወእያንብሩ እደ ላይለ ርእሰ ድንግል ድንግል ናት ብለው አይሹሟት። አላ ህሊናሃ ለባህቲታ እንተ ትሬስያ ድንግለ ስሳ ዘመን መሙላት ስሳ ዘመን መሙላቷ ደም መቁረጧ ለሹመት ያበቃታል እንጂ ድንግልናዋ ለሹመት አያበቃትምና። አንድም ወእያንብሩ እደ ላይለ ርእሰ ድንግል ድንግልናን ድንግልናን ሹመንሻል አይበሏት። አላ ህሊናሃ ለባህቲታ እንተ ትሬስያ ድንግለ ፈቃዷ ድንግል ያደርጋታል እንጂ የሰው ፈቃድ ፈቃዷ ድንግል ያደርጋታል እንጂ የሰው ፈቃድ ድንግል አያደርጋትምና አለ። ድስቅ አሰርቱ ወአርባዕቱ ወትሳየም መበለት ዘኮነ መዋዕልሃ ስሳ አመት ሐዋርያት በዲዲስቅልያ በአስራ አራተኛው አንቀጽ ስሳ ዘመን የሆናት ባልቴት ዲያቆናዊነት ትሾም። ከመይኩን ላቲ ጽንዕ ኃይለ ነፍስ ጽንዓ ነፍስ ይሰጣት ዘንድ ከመኢትትወሰብ ዳግመ ዳግመኛ ባል እንዳታገባ ወኢታምጽእ ሐሳረ ላይለ ክብረ መበለታት በመበለታቱ ማዕርግ ተዋርዶ እንዳታመጣባቸው። በእንተ ዝንቱ እይደሉ ለወሬዛዊት ከመትትሐወክ ስለዚህ ነገር ሕፃኒቱ ልመንኩስ ብላ መታወክ አይገባትም። ዳይሙ ከመትጽናዕ ሰናየ አእምሮዋ እስኪደላደል ድረስ በበጎ ስራ ጸንታ ትኑር እንጂ አንድም በእንተ ዝንቱ እይደሉ ለወሪዛዊት ከመትትሐወክ ስለዚህ ነገር ሕፃኒቱ ልሾም ብላ መታወክ አይገባትም። ዳይሙ ከመትጽናዕ ሰናየ ስሳ ዘመን እስኪሆናት ደም እስክትቆርጥ ድረስ ትቆይ እንጂ። አንድም በእንተ ዝንቱ እይደሉ ለወሪዛዊት ከመትትሐወክ ስለዚህ ነገር ሕፃኒቱ ለአግባ ብላ መታወክ አይገባትም። ዳይሙ ከመትጽናዕ ሰናየ አካለ መጠን ማድረሷን አይተው እስኪያጋቧት ድረስ በበጎ ስራ ጸንታ ትቆይ እንጂ። ወከዊሞታሂ ከመ ኢትብጻዕ ሰናይ ላቲ ወከዊሞታሂ ከመ ኢትብጻዕ ሰናይ ላቲ እምዘትበጽእ ወይትፌጸም ብጻታ ተስላ ስለቷን ከምታፈርስ ጥንቱን እንዳትሳል መሆን ይገባት ነበር አለ። ወኢይጽሐፍዋ ለወሬዛዊት መበለት ውስተ ማዕርገ አብየራት ሕፃኒቱን ከባልቴቶቹ ጋራ አይቁጠሯት። ከመ ኢትትመዋዕ እንድካመ ጠባይኢሃ በእንተ ናእሰ ዘመና ሕፃን ስለሆነች ከባህርዋ ድካም የተነሳ ድል እንዳትነሳ። ወኢትትወሰብ ዳግመ ዳግመኛ እንዳታገባ። ወኢትኩን ስላቀ ለሰይጣን የሰይጣን መዘባበቻ እንዳትሆን። በደስ ተሳ ወክብረ መበለታትሰ በፍድፋዴ ጸሎት አቡልዲስ በጻፈው መጽሐፍ በዘጠነኛው አንቀጽ የመበለታት የመበለታት ክብራቸው አብዝተው በመጸለያቸው ወተልእኮተ ድውያን ድውያንን በመርዳታቸው ወአብዝሆ ጾም አብዝተው በመጾማቸው ይታወቃል አለ። በሳርበአ ወሰለስቱ ወይደሉ ከመይኩና ደናግል ውስተ ማዕርግ ቀዳማዊ ባስልዮስ በጻፈው መጽሐፍ በአርባ ሶስተኛው አንቀጽ በመጀመሪያው ማዕርግ ደናግሉ መነኮሳያት መቀበል ደናግሉ መነኮሳያት መቀበል በፊት መቆም ይገባቸዋል። ደናግሉ መነኮሳት ደናግሉ መነኮሳያት መቀበል በፊት መቆም ይገባቸዋል። ወመበለታት ውስተ ማዕርግ ዳግማዊ በሕግ ኑረው የመነኮሱ መነኮሳያት በሁለተኛው ማዕርግ መቀበል በኋላ መቆም ይገባቸዋል። የአርባ የሰማንያ ቀን ሕፃናት ያሉ እንደሆን በፊት ይቀበላሉ። ንጽሐ ጠባይ አላደፈባቸውምና ቀጥሎ በድንግልና ኑረው የመነኮሱ ቀጥለው ቀጥሎ የቀሳውስት ሚስቶች ቀጥሎ በሕግ ኑረው የመነኮሱ ቀጥለው የዲያቆናት ሚስቶች ቀጥለው የሁለት የሶስት ዓመት ሕፃናት ቀጥለው በኃጢአት ኑረው በንስሐ የመነኮሱ ሴቶች ቀጥለው የንፍቀ ዲያቆናት ሚስቶች ቀጥለው የአናጉንስጢስ የመዘምራን የበር ጠባቆች ሚስቶች ቀጥለው የህዝባውያን ሚስቶች ወለመ ኮነት አሃቲ ብእሲት ዘሞተ እምታ ትንበር ምስለ እብየራት ምስለ እብየራት ባሏ የሞተባት ሴት ለመመንኮስ ብትፈቅድ አመክሮ ካደረጉት ጋራ ትኑር። ወሶበ ኢፈቀደት ይእቲ ትንበር ምስሌሆን ከነሱ ጋር ልትኖር ባትወድ ወትትወሰብ ለካልእ ብእሲ እምድኅረ ዝንቱ ይከውና ላቲ ኃጢአተ እመነኩሳለሁ ካለች በኋላ ባል ብታገባ ኃጢአት ይሆንባታልና ወኩነኔ አብየ ጽኑ ፍዳ ይሆንባታልና ወይደለወን ለእብየራት ከመ እያብዝሃ ሰሐቀ ባልቴቶች ሳቅ፣ ስላቅ፣ ዋዛ ነገር መናገር አይገባቸውም። ወእይንበራ ውስተ መካን ዛሎ ባቲ ተባይት ወንድ ባለበት ቦታ አይኑሩ። ዘንበለ እሁሆን ከወንድማቸው ወአቡሆን ከአባታቸው ወውሉዶን ከልጆቻቸው በቀር አንድም እኒህ ሳይቀሩ ባሉበት ቦታ መኖር አይገባቸውም። ወይደሉ ለብሔራት ወለደናግል የሀልያ ለፍትወተ ስጋ ሆን ደናግሉ ባልቴቶቹ ስጋዊ ነገር ማሰብ አይገባቸውም። ወይደለዎን ከመይጹማ ኩሎ እለተ በዘይክላ አጥፍኦ ነደ ትፍግኢታት የፈቲውን ጾር ድል መንሳት በሚቻላቸው ገንዘብ ሁልጊዜ መጾም ይገባቸዋል። ወይክላ ተጻብኦ ለድው ለእድዋን ይሆን ባላገሮቻቸውን ባላንገራቸውን አጋንንትንም ባላገሮቻቸው ባላንጋሮቻቸው አጋንንትንም ድል መንሳት ይቻላቸው ዘንድ ወይደልወል ለደናግል ከመይት አቀባ ፈድፋደ ደናግል ፈጽሞ መጠበቅ ይገባቸዋል። ወይደሉ ከመ ትሁር አሃቲ ባህቲታ ድህረ በጽሐት ለአቅመ ተዋስቦ ድንግል አካለ መጠን ካደረሰች በኋላ ብቻዋን መሄድ አይገባትም። ወይደሉ ለድንግል ከመታስተር ግሙራ ለሰብ እምደሂራ እርበተ ፀሐይ ድንግሊቱ ፀሐይ ከገባ በኋላ ከደጅ ወጥቶ ለሰው መታየት አይገባትም። ወኢትስታይ ወይነ ግሙራ ዘንበለትኩን ህምምተ በብዝሃ ገርል በገርል ጽንዓት ህመምተኛ ካልሆነች በቀር ወይን አትጠጣ። ወኢታግስ ወኢታግዝፍ ስጋሃ ፈድፋደ ዘይበዝህ እሞሰን ሰውነቷን ከልክ የወጣ ግዘፍ አታግዝፈው። ወመብልእሰ ንዋየ ሀቅሉ ለትፍግኢት ይእቲ መብል ለዝሙት መሳሪያው ነው። ወብህትውናሰ ጥንተ ማእሰራ ይእቲ ለንጽህና ከምግብ መለየት ግን ለንጽህና አጋዥ ጠበቃ ነው። እለሰ የአውዳ እመካን ውስተ መካን እይድህና እምንጻሪ አይን ከአንዱ ቦታ ወደ አንዱ ቦታ የሚዞሩ ከማየት ከመታየት አይድኑም። ናሁ ምሰሚያ እዝን ከመስማት አው እምሃሜተ ልሳን ከማማት ከመታማት አይድኑም አይድኑም አለ። አላ እማንቱ ያበጽሐ ሀበ ልብ ጣይም ጣይመ ጣዕመ ኃጢአትን በልቡና የሚያሳድሩ ወይት አቀባ ምጽርአት ወመሐኬት ስራ ከመፍታት ከስንፍና ይጠበቁ። እለ ያረኩሳ ልሳናት ይሆን በሐሜት ወበነገረ ጉህሉት አንደበታቸውን በሐሜት የተንኮል ነገር በመናገር የሚያሳድሁ በእንተዝ ዘይሰመያ አብሔራተ ወደናግለ። ስለዚህ ነገር ባልቴቶች ደናግል መባል አይገባቸውም። ወእይደልዋ ለድንግል ከመታልል ቃለ እንዘ ትትናገር ድንግሊቱ ስትናገር ቃሏን ከፍ ከፍ ከፍ ከፍ አድርጋ መናገር አይገባትም። ወይት ትባስ ከሰው ጋራ መጣላት። ወይት ትፋታህ በእንተ ነዋያተ ዝንቱ ዓለም በዚህ ዓለም ገንዘብ እግት ሙግት ማድረግ አይገባትም። እስመይእቲ መነነት እስመይእቲ መነነት ዓለመ ይህን ዓለም ንቃ ትተዋለችና። ወይእቲ አመተ እግዚአብሔር የእግዚአብሔር አገልጋይም ናትና። ኢትኩንኬ አመተ ለንዋይ ዝንቱ ዓለም ለዚህ ዓለም ገንዘብ ተገዥ አትሁን። ወየአክላ ግብረ እደዊሃ ለሕይወተ ዚአሃ በተባይተወ ውስተ ቤታ ምን ትብላ ትለኝ እንደሆን በቤቷ በተባይተወ ስራ ጸንታ ፈትላ ሰፍታ ትመገብ ትመገብ ወይደልዋ ከመትብዕ ውስተ ግብረ ሁከት ላግባ ማለት ወይደልዋ ከመትብዕ ውስተ ግብረ ሁከት ላግባ ማለት ወሃልዮ ዓለማዊ ዓለማዊ ነገር ማሰብ አው ትሁር ሀበ መካነ ከብካብ ሰርግ ወደ ተደረገበት ቦታ ወይ ትብጻሕ ሀበ ጉባኤ ግሙራ ሰው ወደ ተሰበሰበበት ፈጽሞ መሄድ አይገባትም። ፈጽሞ መሄድ አይገባትም። አንድም አትሂድ። ወይደልዋ ከመታልምድ ልሳና ወይደልዋ ከመታልምድ ልሳና በአንብቦተ መዝሙራት አንደበቷን ዳዊት መድገም ማስለመድ ይገባታል። ወከመትኩን ንጽሕተ ከኃጢአት የነጻች ወተአዛዚት የምትታዘዝ ወትህት በነገራ ባነጋገሯ ትህትና ያላት ወየዋሂት እምእከይ ከክፉ ነገር የተለየች ወመዝለፊተ ተጸምዶ በመንፈሳዊ ስራ አገልግሎትን የምታዘወትር መሆን ይገባታል። ከመይኩን ላቲ ጥበብ በኩሉ ሰናያት በበጎ ነገር ሁሉ ጥበብ ይሰጣት ዘንድ ወትጸመድ ለጸሎት ለጸሎት ወትጋህ በኩሉ ሌሊት ጸሎት በታዘዘበት ሌሊት ሁሉ ለጸሎት ለሰጊድ ጽሙድ ሁና ትኖር ዘንድ እስመንዋም ስሩዕ ውእቱ ለስጋ ጠባያዊ እንቅልፍ ለባህር የስጋ የታዘዘ ነው። ወባህቱ አብዝሆ ንዋም ውፁእ ውእቱ እንጠባይአ ስጋ ከልክ የወጣ እንቅልፍ ግን ከስጋ ባህሪ የወጣ ነው አለ። መላ ሌሊቱን ተኝቶ ማደር እንዳዞ መሆን ነው። ወእያልብስ ወእያልብስ ብእሲው ወለቶ ልብሰ አስኬማ እንዘ ድንግል ይእቲ አባት ልጁን በድንግልና ሳለች አያመንኩሳት አላ ይእቲ ትብጻ በርእሳ ራሷ ተስላ ትመንኩስ እንጂ ከመሶበ ወድቀት ትኩን ግብረ ኃጢአት ከመሶበ ወድቀት ትኩን ግብረ ኃጢአት ገባይተ ላዕሌሃ ለባሕቲታ ተስላ ስለቷን ብታፈርስ ዕዳው በራሷ ይሆንባታል እንጂ ተስላ ስለቷን ብታፈርስ ዕዳው በራሷ ይሆንባት ዘንድ ድስቅ አሰርቱ አርባዕቱ ወይኩና እብየራት ዘንበለ ቁጥዓ ሐዋርያት በዲዲስቅልያ በአስራ አራተኛው አንቀጽ ባልቴቶች ሳይቆጡ በበጎ ስራ ጸንተው ይኑሩ። ወእያብዝሃ ነገረ ነገር አያብዙ ወይኩና ሐማያተ ሰውን አይሙ ወይስምዐ ነገረ እኩየ ክፉ ነገር አይስሙ አሉ ዘእስራ ወአርባዕቱ ወትኩን ድንግል ንጽሕተ በስጋሃ በነፍሳ ወበስጋሃ በሀያ አራተኛውም አንቀጽ ድንግሊቱ በነፍሷ በስጋዋም ከኃጢአት የነጻች ትሁን አሉ። እስመ ይእቲ መቅደስ እግዚአብሔር እግዚአብሔር ያደረባት ማደሪያ የእግዚአብሔር ማደሪያ እስመ ይእቲ መቅደስ እግዚአብሔር የእግዚአብሔር ማደሪያ ወማህደረ ክርስቶስ የክርስቶስ ማደሪያ ወምዕራፈ መንፈስ ቅዱስ የመንፈስ ቅዱስ መሰፋፈሪያ ሁናለችና